Sensitivity to Hello.
ሄሎ አቤት ኦክሲን ነበረ
አቦብና አኩስ አረቀብና አስገበናል እኛ ጋር የውላችሁ ስለሆነ ነበር።
አዎ ሁለት ነበር ሰዋል መጣል እሺ ለማግኘት ሁሉ የሰጡትን ትኬት ቁጥር ይንገሩ።
እሺ አንድ ሺህ ሰባት መቶ ሰላሳ ሰባት አንድ መቶ ሰባት አ
አባትነት ነው የጠቁት ሌሎች አንድ ሺህ አንድ መቶ ሰባ ስድስት ነው አይደል ያሉት?
አ ምሳ ያሰዘረው አይ ለዚህ የኛው ትኬት ቁጥር ለሌላ ነው እና አባት ሰፋት ይሆናል ትኬት ቁጥሩ ሲነግሩ።
አንድ ሺህ አንድ መቶ ሰባት አዎ ትክክል የዘረበች ስልክ ቁጥር ሳይሆን ከተመዘገበ በኋላ ትኬት ቁጥር ከዚህ በኋላ መከታተል ሲሆኑ ከሶስት ቀን ጊዜ ካልመጣሉ ሲደውሉ ማመለጥ ይችላል ተብሎ የሰጡት ትኬት ቁጥር የሚያውቁ ከሆነ ብዬ ነው።
ቆራረጣለሁ ስልክ ቁጥር ሳይሆን ደንበኛችን
እ ስልክ ቁጥር ሳይሆን የጠየቅኩት ናጋ ደውሎ ሲያስመዘግቡ ፈልጋ ነው ብላ መጨረሻ ላይ ትኬት ቁጥር ይሰጡታል እንዲከታተሉ ተብሎ አ ቁጥሩን ነገሩ የቤት ቁጥሩን ከምታለ ብዙ ተደርጋቸው ላይ ነው አንዳንድ ሰባት ስድስት ነው እ አንዳንድ ሰባት ስድስት
አንድ ሺህ አንድ መቶ ሰባት
እሺ ምናልባት ያስመዘገበ ስልክ ቁጥር የሚያስታውስ ከሆነ ስልክ ቁጥር ይንገሩ።
እሺ ሀያ ሶስት ዘጠኝ አንድ አስራ ሶስት አራት ሰባት አስራ ሰባት አምሳ ስድስት አምሳ ስድስት አምሳ ስድስት ሰማንያ ዘጠኝ ሰማንያ ዘጠኝ አ ስልክ ቁጥር ይቻላል ሀያ ቁጥር ይቻላል እ ሀያ ቁጥር አዎ
ስለመዘገቡ አልቷል።
እ ስለመዘገቡ አንዱ ነገር አሁን አልጣሉትም አይደለ?
እስካሁን ሁለተኛ ጊዜ ነው የምደውለው።
እንደመጣችሁ ነው የሚነግረኝ።
እ አልሰራም ብንስ ድማ አልውልም ነበር።
ምናልባት ሁለተኛ ሱን አልቆ ለሁለተኛ ምዝገባ ትደውል።
ኧረ አይደለም እስካሁን ይኸውልሽ እየሰራንም አይደለም። አሁን ስና የተጀመረ ድራስ አለ አሁን እሱ ሊበላሽብኝ እ
እኔ ተመልሼ ደውል እየተሰማን አይደለም፣ እየተሰማኝ አይደለም።
እሺ